hello ጤና ይስጥልኝ ሚስት ቤት
ቴሌግራም ላይ እያወራኋችሁ እኮ አትመልሱልኝም አዎ ይቅርታ በጣም ብዙ customer ስላለ ነው እሺ ይቅርታ በጣም
እና አታናግሩኝም እንመልስልሃለን እሺ ይቅርታ በጣም እንመልስልሃለን አዎ
በዚህ ቁጥር አይደለም
አዎ በቴሌግራማችን አይደለ ይቅርታ እኮ በዚህ ቁጥር ሳይሆን የእናንተ ቴሌግራም በሌላ ቁጥር ማለት ነው ቴሌግራም አዎ ዜሮ ዘጠኝ ዜሮ ሶስት ቤቱ
ዜሮ ዘጠኝ ሰባ ሁለት የኔ
አይ ሰባ ሁለት የሚለው የእኛ አይደለም የቻፓ ነው ዜሮ ዘጠኝ ስልሳ ሰባ ሁለት የሚለው ነው እኮ የምልሽ የኔ ቁጥር ነው የምልሽ አዎ ችግር የለውም እንመልስልሃለን እሺ ቴሌግራም ላይ እሺ እሺ